መጨነቅ እኮ ለፍቅር መሆኑን ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅራት ቀልጂ መጨነቅ እኮ ለፍቅር መሆኑን ምንጊዜም ተረጂ ሲወድሽ ወደሽ ልኖር ነው ያልኩት በፍቅራት ቀልጂ ስነግርሽ ስሚኝ ሳስረዳሽ ተልቤ ዞትር ካንቺ ነው የሚውለው ቀልቤ ልቤም እንደሆነ አሁን ምን ያሻል ያንቺ ምርኮኛ ተገዥ አርገሽዋል ያንቺ ምርኮኛ ተገዥ አርገሽዋል መጨነቄ ኮነ ፍቅር መሆኑን ምንጊዜም ተረጂም ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂ መጨነቄ ኮነ ፍቅር መሆኑን ምንጊዜም ተረጂም ስወድሽ ወደሽ ልኑር አሃሃ ነው ያልኩት በፍቅር አትቀልጂ በፍቅር ከቀለድሽ ካላሰብሽ ለመውለድ እኔ ብቻዬን ይዤው ለምን ሊለድ አብረን ብንይዘው ያምራል ሁለታችን እንሞትላት ለጋራ ፍቅራችን እንሞትላት ለጋራ ፍቅራችን መጨነቄ እኮ ለፍቅር መሆኑን ምንጊዜም ተረጂም ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂም መጨነቄ እኮ ለፍቅር መሆኑን ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂ የፍቅር ስሜት ያስጨንቃልና ታዝቢ ይሆናል አንቺም ትረጂና ስነግርሽ ስሚኝ በስሜት እርጅኝ በመንፈስ ጭንቀት ብዙ እንዳትጎጂኝ በመንፈስ ጭንቀት ብዙ እንዳትጎጂኝ መጨነቄ እኮ ለፍቅር መሆኑ ምንጊዜም ተረጂም ስወድሽ ወደሽ ልኑር አሃሃ ነው ያልኩት በፍቅር አትቀልጂም መጨነቄ እኮ ለፍቅር መሆኑ ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂ መጨነቄ እኮ ለፍቅር መሆኑ ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂ ነው ያልኩት በፍቅር አትቀልጂ ነው ያልኩት በፍቅር አትቀልጂ ነው ያልኩት በፍቅር አትቀልጂ